hello hello ሰላም ነው? hello አይሰማም? hello ይሰማል?
ይሰማል? hello አዎ ይሰማል።
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወዳ እ- vehicle manufacturing LC በ junior accountant ክፍት የስራ ቦታ ስላለ ሰኞ ጠዋት ሁለት ሰዓት ላይ ፈተና እ- አላችሁ።
እ፣ የት ነው ቦታው?
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት እሺ፣ እሺ።
ሁለት ሰዓት ላይ ሰኞ እሺ።